ጤና ይስጥልኝ ጄሴ በራ መጃ ማዕከል እባክዎት የምትጠሩት?
እሺ በዚህ ወሬ ለ ለፈረንጅ ማለት ነው እሺ
አስራ ሁለት ቀን አስራ ሁለት
እሺ
እ
አንድ ጊዜ ምን አሉኝ?
ከአዲስ ከአዲስ አበባ ወደ አስመራ ከአዲስ አበባ ወደ አስመራ አዎ፣ ወደ ኤርትራ ማለት ነው አንድ ደቂቃ ጠብቁኝ፣ መስመር ላይ ነኝ።
እ
አንድ ደቂቃ መስመር ላይ ጠብቁኝ።
እሺ አገኝ
እሺ በዚህ ወር ነው የፈለጉት ደንበኛ?
አይላ አዎ እ እ ምን አሉኝ?
ይሰማል።
አ ድምፆት የተቋረጠ ነው ግን
ዋጋ ስንት ነው?
እሺ ገ- ለመቼ ነው የፈለጉት?
በዚህ ወር አስራ ሁለት ቀን
በዚህ ወር በዚህ ወር አስራ ሁለት
በፈረንጆች ማለት ነው። በፈረንጅ አስራ ሁለት በፈረንጃ አስራ ሁለት ቀን ወር ስምንት አስራ ሁለት ማለት እ፣ ከአስር ሐሙሳ
አስ- አስ- አስር ቀን ይቀራል።
August አስራ ሁለት እሺ መመለሻ እ መመለሻ
አልሰማ መመለሻ መቼ ነው መመለስ የፈለጉት አዎ መመለሻ ነው።
እኮ እሺ መቼ ቀኑ መቼ ነው ከአስራ ቀን አስራ ሁለት በዚህ ወር
መሄጃዎት በፈረንጅ እሺ እሱ መሄጃዎት ነው መመለሻዎት ደግሞ እዛ ምን ያህል ጊዜ ነው የሚቆዩት
አይደለም በቃ ከዚህ ነው መመለሻ ነው።
ሜ- okay መሄጃ ብቻ ነው የሚፈልጉት አዎ መመለሻ ወደ አስመራ ማለት ነው ኤርትራ
እሺ እ፣ ፓ- ዜግነቶት የኢትዮጵያ